Hello ጤና ይስጥልህ ስና ዛሬ ነው የሚጀምረው የልጅ
አዎ ዛሬ ነው ማታ የሚጀምረው።
እ ሰዓት ነው
ማብራሪያ እየሰጠ ነው።
እ እ
ዛሬ ተጀምሯል already። ኮሜዲያን እሸቱ ማብራሪያ እየሰጠ ነው ስለ ትምህርቱ ማለት ነው።
ኦኬ ስንት ሰዓት ነው ሰዓቱ ግን? አዎ ግባዋል።
አዎ
ኦኬ፣ የት ነው ከሆነ?
በአካውንት ነበረ እንትን ያልኩት ደውዬ በአካውንት ነበር ይላል።
ስለዚህ አሁን መጽሐፍ ይችላሉ። ሚካኤል ጋር ኬሚሲ ሚካኤል
የምሲ ሚካኤል አዎ፣ ኢኮኖሚክ አሶሲዬሽን ህንፃ መምጣት ይችላሉ። አሁን
ምን ህንጻ?
ኢኮኖሚክ አሶሲዬሽን
እሺ ስንተኛ?
የት ናት? የት ነው ሩቅ ነው ወይስ ቅርብ ነው?
እኔ ወደ ሜክሲኮ ነበር ፕሮግራሙ ስላለ አላወቅም ነበር።
አላወቅኩም ነበር።
በጣም ይቅርታ። እ፣ ግን ፌስቡክ ላይ ዩቱብ ላይ ቲክቶክ ላይ ለቀናል።
እ እ ፌስቡክ ላይ ቲክቶክ ላይ ለቀናል እና ደግሞ እንትን ላይ አድርገን ነበረ ደውለን ነበር ስልክ።
ይቅርታ እኔ እንትን አላልኩም አላወቅኩም።
ስለዚህ አሁን ይደርሳለ ወይስ እ፣ እ።
ጀመር ይመጣሉ? ዛሬ መክፈቻ ፕሮግራም ነው።
ስለዚህ ክላስ ሲጀመር ልምጣ በቃ።
ይቻላል። አዎ ይቻላል። ማምጣት።
እ፣ ተስፉ ሲኒማ ነው የምመጣው።
አዎ ክላስ ሲጀመር አዎ ተስፉ ሲኒማ ነው።
እሺ መቼ ነው የሚጀመረው?
እኔ እንጃ እናት አውቆት ደውለን እርሶም እሺ።
የደወቱ ኮፒ ያርጉ።
እሺ እኔ- ይቅርታ ስለዛሬ እሺ እሺ አመሰግናለሁ። እሺ እሺ